ባባ
hello
ጤና ይስጥልን።
አብሮ ይስጥልን።
ምን ልርዳው?
ይሄ Revo ሁለት ሺ አስራ አምስቱ የት ነው የሚታየው?
ሁለት ሺ አስራ አምስት ቢሮ
አ double ነው አባት
አ double ኡ Vigo እኮ double double cabin አለን ስድስት ነጥብ አምስት
በአምስት
አዎ
ድርድር አለው።
አዎ ድርድር አለው። ባንክ እናወጣለታለን ከፈለጉ
የት ነው የቆመው?
አ፣ መስቀል ፍላወር branch ኣችን ነው።
መስቀል ፍላወር አዎ
መቼ እንወጣለን?
ይችላሉ። ሲመጡ ይደውሉልን።
መልካም እሺ።
እሺ